Hello Hello Hello ሙጫዮ ትንሽ እየከፋኝ ነው። customer ኦችን እየያዝሽባቸው ነው። ካልሰራ አልሰራም ነው ምን ይደረጋል። ዝጊው። እቺ- ደግሜ ደጋግሜ ነው መስማት ነው። እሷን ስም